ጤና ይስጥልኝ ቢጫ ኢትዮጵያ ብርሃን ነኝ። እባክዎት ምን ልርዳዎት?
ወይ ሰላም ነው እናቴ?
ሰላም አነ- እንትን ባለፈው እንደዚህ ደውዬ ማሽን ተበላሽቶብኝ ተሰርቶልኝ ነበር እሺ እና አሁን መልሶ ተበላሽቶ መቀየሪያ እዛ አስመዝግብ መጀመሪያ አሉኝ።
እሺ ደንበኛችን ቢጂ ID ዎትን ይንገሩኝ።
የዚህ ካርዱ ላይ ያለው ነው ወይስ በስልኩ የተላከሉት ቢጂ ID
Okay? የተላከ የለኝም ግን የሆነ እንትን የተሰጠኝ ነበር ስንት digit ነው?
እስቲ ይንገሩኝ እስቲ
ሰማንያ አራት ሰማንያ አራት ሰማንያ አራት አሁንም ሰማንያ አራት ሰላሳ hello ወይ ሰ- ሰላሳ ዘጠኝ ዘጠኝ መጨረሻ ላይ ያለች